ታይቲ ምን ታይ እንዳልሽ እንዴት አለ
አሎ ኬክ
አቤት፣ እንዴት ነሽ?
ገና ደህና ነሽልኝ?
ገና ከእንቅልፋችሁ ተነሳችሁ?
አዎ፣
እሺ
አብ- hello ጣይቱ እ
እንዴት ነሽ?
አለሁ ጫላ።
ሰላም ደረሽ?
አዎ ደስ ይበልሽ። ወጣ ሙቀሽ ነበር እንዴ?
አዎ
ያው፣ ልቋጥር ብዬ እኮ ሰዓት ረፈደ።
አይ ችግር የለም እኛ ጊዜ ስላለን እ
በቃ check አደረግሽ ብርሽን?
እ
check አደረግሽ ብሩ ገብቷል?
አዎ
በጣም ጥሩ።
እሺ
ቶሎ ክፈይ እጅሽ ላይ እንዳይተምብሽ።
እሺ
በተረፈ ደህና ነሽ?
እግዚአብሔር ይመስገን።
አዎ፣ ጥሩ እ ቻው በቃ
እሺ፣ ቻው። ሰላማዊ አሜን። እሺ መልካም ቀን